በሌላ
ሄሎ ሄሎ ጤና ይስጥልኝ።
ጤና ይስጥልኝ።
ከችብችብ ነበር እንደውልሎት እሺ Comment አቅርቦ ነበር ይመስለኛል።
አዎ።
Complain አቅርቦ ነበር።
አ አ ምን ነበር ይቅርታ?
አይደል ዶክተር አርኬዋን አልመጣም። እንትኑ ትላንት ተልኮልኝ ነበረ ወርደ ነበሩ እቃው ግን እስካሁን ጠዋት ተደውሎ አልመጣልኝም።
ኦኬ የቀረው ምንድነው ፕሮዳክት ድንች እንዳለ በሀያ አንድ ኦርደር ያደረጉት ነው።
አ አጠቃላይ አንድ ኪሎ አ አልመጣም ሁሉ
ኦኬ እሺ። ስለዚህ ለነገ አሉት እሺ
መረከብ ይችላሉ።
እ እ
ነገ መረከብ ይችላሉ።
አዎ መካን አባዶ አዎ እሺ የት ነው ሎኬሽኑ?
አባዶ ያካባዶ
እሺ አባዶ። እሺ ነገ እንልክልዎታለን። ይቅር በጣም አ ሌላም አንዴ ጓደኛዬ ደግሞ ሀያት ቀይስር
እሺ የእሷን ስልክ ቁጥር ይነግሩኛል?
ዜሮ ዘጠኝ እሺ አ አሶስት
ዘጠኝ አስራ ሶስት ሰባ አንድ ሶስት
አስራ ሶስት ሰባ አንድ አርባ ዘጠኝ ሰላሳ አንድ
ስር ነው ያሉኝ።
እ ሀያ መሀመድ ዜሮ ዘጠኝ አስራ ሶስት ሰባ አንድ አርባ ዘጠኝ ሰላሳ አንድ
እሺ አዎ፣ ቀይ ስር ወደ ላይ ያልመጣው አዎ ቀይስር የእሷ ደግሞ ቸርችል
እሺ የት ነው ይስሉት?
ቸርችል ትራኮን
ምን የእርሷ አባ
የእኔ አባዶ አዎ አዎ እኔ አባዶ ቤት ምስክት አባዶ
ኦኬ። ግን አሁን ይሄ አክሰፕት ማለባል ነው ተመላሽ ነው የሚሆነው የእሷ ብሩ የት- ተመላሽ ነው እሷ የእሷ አሀ አልሞላም
ኦርደር ያደረገችው እ? እ? ይቆራረጣል